Mulford, hva kommer nå? ነው ሄለው
ስፖርት ነው የምንረዳው።
ሁሉ ስፖርት አዎ
ሁሉ ስፖርት አጫልጤዎች አጫልጣችሁ ብሬ አልመለስም አላችሁ። ለምንድን ነው ብሬ እስካሁን የቆየው?
አልገባኝም።
ኦንላይን በአንድ ሺህ ብር የተጫወትኩት ጨዋታ ነበረ እሺ
እና ው- ው- ው- ኤክሱ ብዛቱ ሁለት ነው።
እሺ
እም፣ የአንድ X ሲሆን የ- የተወሰነ ብር በ percent ይሰጣል። የሁለት X ደግሞ ትኬቱን እራሱን ይችላል አይደለ?
አይ እንደሱ አይደለም።
እ፣ የራሱ አሰራር አለው። total አሰራር odd ማለት?
ለሁለቱ ለወጣብ- የወጣብህ ወድ ተደምሮ ለቶታል ወዱ ተካፍሎ ከሰማንያ በላይ ከመጣ ቦነስ በቦነስ ካልተጫወትክ አባንዳንድ አልተጫወትኩም።
ጌም ከሌለ ነው እ፣ ተመላሽ እ፣ እ፣ የሚሆነው።
ምን አፕ ኤንድ አንድ ጌም አንድ አለ እስከ ሰባ አፕ ኤንድ ስምንት አንድ እስከ ጌም ሰባ ከሌለ በቃ።
ዘጠኝ ጌም ላይ አራት ባዶ አምስት ባዶ ቡድኑ እየመራ ጨዋታው ተቋርጧል።
በቃ የለም ቦነስ እና ጨዋታው ነጥቡ ግን ለዛኛው ቲም ተደምሮለት እ፣ እ፣ አልፏል።
እኮ ያው abandoned ስለሆነ እኛ ጋር abandoned game ካለህ ደግሞ ቦነስ የለህም።
እናንተ ስማ ዘገታችሁ advantage አችሁ ነው ማለት ነው። አንድ ሺህ ብር advantage ትይዛላችኋል እናንተ።
ያሰራሩ ነው ያንተን ብር ተገን ያደረገ ነገር አይደለም።
እሺ የተገኘ እህት እና በተረፈ ሰላም ነው።
አቤት እ፣ ቁርስ በላሽ? ማኪያቶ ጠጣሽ?
ደንበኛችን ሌላ ጥያቄ ካለ ሲጠይቁኝ፣ እንደዚህ አይነት ጥያቄ አናስተናግድም።
መልካም ቀንሽ። ጥሩ መልካም ቀን አሳልፊ።